Ayan. So. hello hello፣ አቤት ሰላም ጤና ይስጥልን። አብሮ ይስጥልን። ፍሊንትስቶን ሆምስ አሁን ደውሎት ነበር።
አዎ ደውዬ ነበር።
እሺ እባክዎት ምን ልርዳው?
እ?
እሺ እባክዎት ምን ልርዳው?
አይ ሽልማት ምናምን አለ ተባሉ ነው የደወልኩት።
ይቅርታ ተሳስተዋል።